ከልለውሽ ይሆን ወይ እያየሁሽ ውዴ እንዴት ነሽ? ቅርብ ይሆን ሩቅ ዓለማችን ይኸው ሳኩልሽ ሳላገኘሽ ስጠብቅ ስፈልግ እኔስ ያልበኝ ሰው ይኸው ዛሬም አለው ይኸው ዛሬም አለው ብዙ ከላይ ሞልቶ ይሆናል በል ወይ ለእኔ ያለሽን ከላይ ዓይንሽን እንዳላይ አይሽ ይሆናል ብዬ መልክሽን ባሳብ ስዬ ከሩቅ ዓይኖቼን ጥዬ ዛሬም ሳስብሽ ውዬ ሳላያት ብዬ ምዬ የልቤ ሴት ቆንጅዬ እናትዬ ከልለውሽ ይሆን ወይ እያየሁሽ ውዴ እንዴት ነሽ? ቅርብ ይሆን ሩቅ ዓለማችን ይኸው ሳኩልሽ ሳላውቅሽ እሷ ትሆን እሷ ብዬ ሳልቸገር በአንዴ ለይሽ ነበር ሳልደነጋገር አውቄሽ ጨርሽ ያንቺን በመናቤ አኑሬሽ ከልቤ ከአንቺው ነው ሐሳቤ አይሽ ይሆናል ብዬ መልክሽን ባሳብ ስዬ ከሩቅ ዓይኖቼን ጥዬ ዛሬም ሳስብሽ ውዬ ሳላያት ብዬ ምዬ የልቤ ሴት ቆንጅዬ እናትዬ አይሽ ይሆናል ብዬ መልክሽን ባሳብ ስዬ ከሩቅ ዓይኖቼን ጥዬ ዛሬም ሳስብሽ ውዬ ሳላያት ብዬ ምዬ የልቤ ሴት ቆንጅዬ እናትዬ